ይህ የምስራች ድምፅ ነው። በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ሬዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። ለዛሬ ምሽት የተዘጋጀው ፕሮግራም ከኦሪት ዘፍጥረት ከምዕራፍ ሁለት ከቁጥር አራት እስከ ቁጥር 25 ድረስ ይሆናል። አብረን እንከታተል።
እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች፣ ዛሬ የእግዚአብሔር የአምላካችን ፈቃዱ ሆነና ከቃሉም ማዕድ እንድንመገብ የእግዚአብሔር ፈቃድ ሆኗል። ምናልባት በመውጣትና በመውረድ ብዙ የተካከዛችሁ፣ ብዙ የተደናቀፋችሁ፣ ያሰባችሁት ያቀዳችሁት ሁሉ ከግብ ሳይደርስ ቀርቶ ያዘናችሁ ልትኖሩ ትችላላችሁ። እግዚአብሔር አምላካችን ነፋስም ባይኖር ደመናም ባይኖር ማዝነብን ያውቅበታል፣ ዝናብን። አዎ ምንም ከሌለ ነገር እግዚአብሔር አንዳች ነገርን ድንቅ ነገርን መሥራትን ያውቅበታልና በእርሱ ፊት ዝም እንበል። የእኔና የእናንተ ዕቅድ ከእግዚአብሔር ዕቅድ ጋር እኩል ላይራመድ ይችላል። ለእኔና ለእናንተ እግዚአብሔር የሚያስባትን ሐሳብ ያውቃል። ይህ ደግሞ ያበበ ቃል አይደለም፣ መጽሐፍ ቅዱሳዊ ቃል ነው። በጊዜው ግን ነገሮች አው ሊያናድዱን፣ ሊያበሳጩን፣ ሊያስተክዙን፣ ሊያሳስቡን ይችላሉ። ምናልባት ቀንበሩ ከብዶባችሁም ሊሆን ይችላል። መቼ የእኔ ነገር መልስ ያገኛል የምትሉ በእግዚአብሔር ፊት የምታጉረመርሙ ልትኖሩ ትችላላችሁ። እግዚአብሔር ትላንትናም ዛሬም ለዘላለምም ያው ነው። እግዚአብሔር በጊዜው መሥራት ያውቅበታል። ደመናም ባይኖር ቅድም እንዳልኩት ነፋስም ባይኖር እግዚአብሔር ማዝነብን ያውቅበታልና ጸጥ እንበል።
ደመናም ባይታይ ይቻለዋል፣ ነፋስም ባይነፍስም ይቻለዋል፣ ይቻለዋል። ከኤዶም ያስምድር ወንዝ ይበስልናል፣ የማስነውን ጉድጓድ ሸለቆ ይሞላል። እርሱ እግዚአብሔር ነው፣ ለእርሱ ምን ይሳናል? አይተናል አይተናል፣ እርሱ ምን ይሳናል? ተራራውን ሜዳ ማድረጊያው ክፍተታል፣ በመዘበራ ውስጥ አምንት ያፈልቃል። ለእግዚአብሔር እርሱ ምን ይሳናል? ዘመኑ ቢከፋም ይቻለዋል፣ ዋስትና ባይኖርም ይቻለዋል፣ ይቻለዋል። እኛ ግን በጌታ እጅግ ደስ ብሎናል። ውጪው ቢጠወልግ ውስጣችን ታድሷል። በሚሆነ ሁሉ ተመስገን ብለናል። አይተናል አይተናል እርሱ ምን ይሰራል ተራራውን ሜዳ ማድረጊያው ክፍተታል በምድረ በዳ ውስጥ አምንት ያፈልቃል እግዚአብሔር እርሱ ምን ይሳናል
እግዚአብሔርን የሚሳነው ምንም ነገር የለም። ስሙ ለዘላለም የተመሰገነ ይሁን። ወገኖቼ በዚህን ሰዓት በእግዚአብሔር ፊት ሁላችን ታስበናል። በተራራ ላይ የምትኖሩ ሁሉ ነገር ተሳክቶላችሁ በመፈንደቅ በደስታ የምትመላለሱ ልትኖሩ ትችላላችሁ። ደስታችሁን በእግዚአብሔር ፊት በዚያው ጠብቁ። በእግዚአብሔር ፊት በንጽሕናና በቅድስና በመመላለስ አዎ አንተ አለህ ጌታዬና አምላኬን መደገፊያዬን መኩሪያዬን በሉት። እግዚአብሔር ይባርካችሁ። ምናልባት ደግሞ በመተካከዝ ቀደም ብዬ እንደተናገርኩት በብዙ ሐሳብ ውስጥ ያላችሁም የቋጠሮ ገመድ አልፈታላችሁ ብሎ ደግሞ በመጨነቅ በማስላት በመደመርና በመቀነስ ውስጥ ያላችሁም ልትኖሩ ትችላላችሁ። እግዚአብሔርን ወዳጆቼ ምን ይሳነዋል? ትላንትናና ከትላንት ወዲያ ያየነው በግርማ በሞገሱ በፊት ለፊታችን ያለፈው ንጉሣችን እግዚአብሔር ዛሬም ድንቅ አምላክ ነው። ዛሬም ንጉሣችን ነው። ሁኔታዎች ፈጽሞ ልባችንን ሊያርዱት፣ ልባችንን ሊያከብዱት፣ ልባችንን ሊያሸፍቱት ፈጽሞ መቻል የለባቸውም። እግዚአብሔር አሸናፊ ነው። ሰባሪውን ኢየሱስን ከፊት ለፊት አስቀድሙ። ያን ጊዜ በልልታና በሆታ በፊቱ እንወጣለንና ስሙ ይባረክ። እንድሪያስ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን ይባርክ እያልን ወደ ጸሎት እናልፋለን። እግዚአብሔር ሆይ እናመሰግንሃለን። በዚህ ጊዜ እኛንም በዚህ ያለነውን በተለያየ ዐይነት ሁኔታ ውስጥ ሆነው በራዲዮናቸው ዙሪያ ተሰብስቦ ያሉትን ወገኖቻችንን ሁሉ እንድታስባቸውና እንድትመለከታቸው አሁንም ደግሞ ልመናችንን እግዚአብሔር ሆይ የልብ እስትንፋሳችንን ሁሉ ስላደመጥክና መልስ ስለሆንከን እናመሰግንሃለን። እግዚአብሔር ሆይ ክንድህ ዝሎ አያውቅም። አንድ ቀን ታከተኝ ብለ አታውቅም። አንድ ቀን እግዚአብሔር ሆይ ደክሞኛል ብለ ወንበርህን ጌታ ሆይ መቀመጫህን፣ ስልጣንን ለሌላ አሳልፈ ሰጥተ አታውቅም። ሁሌም ጌታን፣ ዛሬም ጌታን፣ ወደፊትም ጌታን። ስለዚህ ነፍሳችን አንተን ተስፋ ታደርጋለች። እግዚአብሔር ሆይ በዚህ ጊዜ ጌትነትህን በእያንዳንዳችን ነገሮች ላይ በእያንዳንዳችን ሕይወት ላይ እንድትገልጥና እንድታረጋግጥ ወደ አንተ እንጸልያለን። እግዚአብሔር አባቴና አምላኬ ሆይ ከምንለምነው በላይ አንተ ደግሞ የውስጣችንን ስለምትረዳና መልስ ስለምትሆነን ስም ይባርክ። በዚህ ጊዜ በመካከላችን ተገኝተ ቃልህን ባርክልን፣ እንድንረዳው አስተማሪውን መንፈስ ቅዱስ ላክልን። ድካማችንን ሁሉ ይቅር በል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አድማጮቼ ዛሬ የኦሪት ዘፍጥረት ምዕራፍ ሦስትን ትምህርት እንጀምራለንና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ ሦስትን አውጡ። የዚህ የኦሪት ዘፍጥረት ምዕራፍ ሦስት አብይ ሐሳቡ እባብ የእግዚአብሔርን ቃል ማጣመሙ፣ አዳምና ሔዋን የእግዚአብሔርን ቃል መተላለፋቸው፣ የወደፊቱን በተመለከተ እግዚአብሔር ዕቅድ ማውጣቱ፣ ሰዎችን ለማዳን እግዚአብሔር ያዘጋጀው ዕቅድ የሚሉት ናቸው። ዘፍጥረት ምዕራፍ ሦስት በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ከሚባሉ ምዕራፎች አንዱ ነው። አንድ ምሁር እንደሚናገሩት ምዕራፍ ሦስት አበይት የመጽሐፍ ቅዱስ መልእክቶች የሚያጠነጥኑበት ምዕራፍ ነው ብለዋል። ይህንን ከተጠራጠርን እንዲህ እናድርግ። ዘፍጥረት ምዕራፍ አንድና ሁለትን እናንብብ። ምዕራፍ ሦስትን ግን እስቲ እንለፈው። በዚህ ሁኔታ ከምዕራፍ አራት ጀምረን እስከ ምዕራፍ አስራ አንድ ድረስ እንዝለቅ። እውነቴን ነው የምላችሁ፣ አንድ ባዶ ነገር፣ አንድ ጎደሎ ነገር እንዳለ ይሰማችኋል። ምዕራፍ ሦስትን ሳታነቡ ብትቀሩ ማለቴ ነው። መሞላት ያለበት ባዶና ጎደሎ ነገር ለምሳሌ ያክል በምዕራፍ አንድና በምዕራፍ ሁለት እንደምንመለከተው የሰው ልጅ ምንም በደል አልነበረበትም። ሁሉም ነገር መልካም ነበር። ከእግዚአብሔር ከአምላኩም ጋር ደስ የሚያሰኝ ኅብረት ነበረው። ምዕራፍ ሦስትን ዘለን ከምዕራፍ አራት እስከ ምዕራፍ አስራ አንድ ያሉትን ክፍሎች ስናነብ ቅናትን፣ ቁጣን፣ ግድያን፣ መዋሸትን፣ አመፃንና ሌሎች ሌሎችንም ነገሮች እናያለን። እንግዲህ እዚህ ላይ የሚነሳው ጥያቄ እነዚህ ነገሮች ከየት መጡ? ኀጢአት እንዴት የት ተጀመረ? መቼ ተጀመረ? የሚሉትን ነገሮች ማሰላሰል፣ ማሰብ፣ ማውጠንጠን እንጀምራለን። በበኩሌ እነዚህ ነገሮች የተጀመሩት ምዕራፍ ሦስት ውስጥ እንደሆነ መቀበል ይከብደኛል። ከሰው ጋር በተያያዘ መልኩ ስናየው ግን እነዚህ ነገሮች ሁሉ የተጀመሩት ወይም የጀመሩት እዚሁ ምዕራፍ ሦስት ውስጥ ነው ማለት ነው። አዎ እነዚህ ነገሮች ሁሉ የጀመሩት ቅናትን የመሰሉ ቁጣ፣ ግድያን፣ መዋሸትንና አመፃን የመሳሰሉ ነገሮች የጀመሩት ኦሪት ዘፍጥረት ምዕራፍ ሦስት ውስጥ ነው ማለት ይቻላል። እዚህ ላይ ዘፍጥረት ምዕራፍ ሦስትን በተመለከተ አንድ ሰው በሚከተሉት ሐሳቦች አስፍሯል። በሰው ልጆች ታሪክ መድረክ ላይ እየተከወነ ያለው ለስድስት ሺህ ዓመታት የቀጠለውና ገና ያልተጠናቀቀው ድራማ ወይም ቲያትር የተጀመረው እዚህ ነው። ብልሹ ስለሆነው የዘመናችን ሰው ሁኔታ መለኮታዊ ገለጻን የምናገኘው ከዚሁ ከምዕራፍ ሦስት ነው። የጠላታችን የሰይጣን ተንኮልና ሴራ ምን ያክል የረቀቀ እንደሆነ የምንመለከተው በኦሪት ዘፍጥረት ምዕራፍ ሦስት ውስጥ ነው። የእግዚአብሔር መለኮታዊ ጸጋ ካረዳው በቀር በጽድቅ መንገድ ለመጓዝ ምን ያክል ደካማና አቅመቢስ እንደሆነ የሚያሳየን ይህ ምዕራፍ ነው። የኀጢአትን መንፈሳዊ ውጤትና የሰው ልጅ ከእግዚአብሔር ለመደበቅ ያደረገውን ሙከራም በዚሁ በምዕራፍ ሦስት ውስጥ እናያለን። በኀጢአት ለወደቀ ሰው እግዚአብሔር ያለውን ዝንባሌ የምንመለከተውም ከዚሁ ከኦሪት ዘፍጥረት ምዕራፍ ሦስት ነው። ሰዎች ለሞራል ውድቀታቸው የራሳቸውን መንገድ እንደ መፍትሔ ማቅረባቸው ከባህሪያቸው ጋር ምንኛ የተቆራኘ እንደሆነ የምንመለከተው ከኦሪት ዘፍጥረት ምዕራፍ ሦስት ነው። ከዘፍጥረት ምዕራፍ ሦስት እጅግ ከባድ የሆነውን የሰው ልጅ ችግር ለመፍታት እግዚአብሔር ስላቀረበው መለኮታዊ መፍትሔ እንማራለን። በቅዱሳት መጻሕፍት ሁሉ ደግመን ደጋግመን የምንመለከተው ያ አስደናቂ ትንቢት መነሻው ከዚህ ምዕራፍ መሆኑን ነው። ያለ አንዳች አገናኝ ወይም መካከለኛ የሰው ልጅ ወደ እግዚአብሔር መቅረብ እንደማይሆንለት የምንመለከተውም ከዚሁ ከኦሪት ዘፍጥረት ምዕራፍ ሦስት ውስጥ ነው። እባቡ በእግዚአብሔር ቃል ላይ ጥርጥር ስለ መፍጠሩ የሚያወሳውን ክፍል ደግሞ ቀጥለን እንመለከታለን። እዚህ ላይ ለሰው ልጅ መፈተን የሁኔታዎችን መመቻቸት እንመለከታለን። እስቲ ቁጥር አንድን እናንብበው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት ይላል። የእባብን ጥያቄ በደንብ ተመልከቱ። እዚህ ላይ ወገኖቼ አንድ ጥያቄ መነሳት ይችላል። ለመሆኑ ለምንድን ነው ሰው እንዲፈተን የተፈለገው? ምዕራፍ አንድና ሁለት ውስጥ የሰው ልጅን የምንመለከተው ምንም በደል እንደሌለበት ነው። እንዲህ ስለተባለ ግን ጻዲቅ ነበር ማለት አይደለም። ጽድቅ ምን ማለት ነው? ጽድቅ ማለት በፈተና ዘልቆ መውጣት፣ አለመበደል ማለት ነው። አያችሁ አድማጮቼ፣ ፈተና ሁለት አይነት ውጤት አለው። ሰዎች በፈተና ይጠነክራሉ፣ ይበረታሉ፣ ወይንም ደግሞ በተቃራኒው ይወድቃሉ፣ ይጠፋሉ። ሰዎች እውነተኛ ባህሪን ማዳበር ይኖርባቸዋል። እውነተኛ ባህሪ የሚዳብረው ደግሞ በፈተና ነጥሮ ሲወጡ ብቻ ነው። የሰው ልጅ የተፈጠረው ከኃላፊነት ጋር ነው። እግዚአብሔርን የማክበር እግዚአብሔርን የመታዘዝ እግዚአብሔርን የማገልገልና ለመለኮታዊው አስተዳደር የመገዛት ኃላፊነት አለበት። የሰው ልጅ ሰው ራሱን አልፈጠረም። ሰውን የፈጠረው እግዚአብሔር ነው። መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ትሞታለህና ተብሏል። ዘፍጥረት ምዕራፍ 2 ቁጥር 17 አዎ እንዲህ በማለት እግዚአብሔር አዳምን ሲያዘው እንዲሁ ለመናገር ብቻ አልነበረም። የሚበላ ፍሬ ያለው በገነቱ ውስጥ የሚገኝ ያ ዛፍ ብቻ አልነበረም። ከዚያ ዛፍ ፍሬ ወስዶ ካልበላ በቀር ሌላ ምንም የሚበላው ባይኖረው ኖሮ አንድ ነገር ነበር። ከዚያ ፍሬ ወስዶ እንዳይበላ መታዘዙንም አጠያያቂ ያደርገው ነበር። በገነት ውስጥ ፍሬ ማፍራት የሚችሉ ዛፎች በብዛት ነበሩ። ስለዚህም ሰው ይህን የተከለከለ ዛፍ ፍሬ ወስዶ መብላት አልነበረበትም። የእግዚአብሔርን ትእዛዝ በማፍረሱ ሰው ሙሉ በሙሉ ተጠያቂ ሆኗል። አሁን ባነበብነው በመጀመሪያው ቁጥር አንደኛው ቁጥር ማለት ነው ምዕራፍ ሦስት ቁጥር አንድ ስለ እባብ ይናገራልን? ለመሆኑ እባቡ ከየት መጣ? እንዴትስ ወደ ኤደን ገነት ሊገባ ቻለ? የሚሉት ጥያቄዎች ሊነሱ ይችላሉ። እዚያ መገኘቱን እንጂ እንዴት ሊገኝ እንደቻለ፣ እንዴት ወደ ኤደን ገነት ሊገባ እንደቻለ ለእኔና ለእናንተ ምንም የተገለጸ ነገር የለም። ክፉ ዓላማውን ለመፈጸም ሰይጣን በእባቡ ተጠቀመ። ዛሬስ ቢሆን ሰይጣን በሰዎች የሚጠቀመው በተመሳሳይ መልኩ አይደለምን? ወዳጆቼ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ብሏል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። የዮሐንስ ራእይ ደግሞ ከማንኛውም የቅዱሳት መጻሕፍት ይልቅ ስለ ሰይጣን የሚናገረው ጉዳይ አለው። ራእይ ምዕራፍ 12 ቁጥር 9ን ተመልከቱ። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። ራእይ 20 ቁጥር 2 ደግሞ የቀደመውንም እባብ የተባለውን ያዘው ሺህ ዓመትም አሰረው ይላል። እንደምንረዳው ኢሳይያስ ምዕራፍ 14ና ሕዝቅኤል ምዕራፍ 28 የሚናገሩት ስለዚህ ፍጡር አጀማመርና አሁን ያለበት ደረጃ ላይ እንዴት ሊገኝ እንደቻለ ነው። ቁጥር ሁለትና ሦስትን ተመልከቱ። እባቡ ሴቲቱን የቀረባት ለምንድን ነው ልትሉ ትችላላችሁ። እንዲያውም አለፍ ብላችሁ ደግሞ ጥያቄያችሁን ከበድ ስታደርጉ እንዴ ለምን እባቡ አዳምን አልቀረበውም የምትሉም ልትኖሩ ትችላላችሁ። አግባብነት ያለው ጥያቄ ነው። እግዚአብሔር አዳምን በፈጠረው ጊዜ በገነት ካለው ከማንኛውም ዛፍ መብላት እንደሚችል፣ ከዚህኛው ዛፍ ግን እንዳይበላ ከልክሎት፣ አስጠንቅቆት ነግሮትም ነበረ። ሔዋን የተፈጠረችው ከአዳም በኋላ እንደመሆኑ መጠን ስለ ዛፉ የሰማችው ከእርሱ ነበር። እንግዲህ ከአዳም ይልቅ እርሷን የቀረበበት ምክንያትም ይኸው ሊሆን ይችላል። ሊያስታት፣ ሊያታልላት ከወንዶች ይልቅ ሴቶች ርኅሮችና በቀላሉ የሚነኩ ናቸው። ስለዚህም በሚሰሙት ነገር ሁሉ ቶሎ የመማረክ ዕድላቸው የሰፋ ነው። ከወንዶች ይልቅ ሴቶች አዳዲስና የሚያጓጓ ነገርን ለመስማት ንቁ ናቸው። በቀላሉ ወደ ሐሰት ትምህርቶች የሚሳቡት በዚህ ምክንያት ነው። ሴቶች በጣም የሚገርመው ደግሞ ብዙ በዘመናችን ያሉ የሐሰት ትምህርቶችና አስተሳሰቦች በሴቶች የተመሠረቱ መሆናቸውን ስነግራችሁ እጅግ ምደፍሬ ነው። እህቶች በዚህ ንግግሬ እንዳታዝኑ አደራ እያልኩ ነው። ሰይጣን የሚሠራውን ነገር አሳምሮ ያውቃል። እስቲ የተጠቀመበትን ዘዴ ልብ አድርገን እንመልከት። ተንኮል ያረገዘ ጥያቄ በልቡ ይዟል። ሹክክ ብሎ ወደ ሔዋን መጣና በሆኖ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን የሚልን ጥያቄ ለሔዋን አቀረበ። ጥያቄው በእግዚአብሔር ቃል ላይ ጥርጥር እንዲኖራት የሚያደርግና የራሷን ሥጋዊ ፍላጎትም የሚያጭር ነበረ። ሔዋንም ለባቡ ጥያቄ መልስ ስትመልስ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እንዳትሞቱ ከእርሱ አትብሉ፣ አትንኩትም ተብለናል ስትል ለባቡ መልስን መለሰችለት። አትንኩትም የሚለውን ቃል ፈልጌ ማግኘት አቅቶኛል ወዳጆቼ። እባብ የእግዚአብሔርን ቃል ስለ መካዱ ከቁጥር አራትና አምስት መመልከት ትችላላችሁ። ኦሪት ዘፍጥረት ምዕራፍ ሦስት ቁጥር አራትና አምስትን በኋላ ተመልከቱ። የእባቡ አቀራረብ ተንኮል የተሞላበት ነበር። እግዚአብሔር መልካም ከሆነ ለምንድን ነው ለማንኛውም ነገር ገደብ የሚያኖረው በማለት የእግዚአብሔርን ጽድቅ ጥያቄ ውስጥ አስገባ። ይህንን ተመልከቱ። እግዚአብሔር መልካም ከሆነ ለምንድን ነው ለማንኛውም ነገር ገደብ የሚያኖረው? በማለት የእግዚአብሔርን ጽድቅ በጥያቄ ውስጥ አስገባ። ሰይጣን አሁን የሔዋንን ልብ እያማለለ ነው። አየሽ ሔዋን መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንዳትበሉ ከዛፉ ፍሬም ደግሞ እንዳትቀምሱ ከልክሏቸዋል ሲል ወተወታት። እግዚአብሔር ወዳጆቼ ክብሩን ከማንም ጋር የማይጋራ ጻድቅና ቅዱስ አምላክ ነው። ሰይጣን ግን ጥርጥርን በእነርሱ ልብ ውስጥ ሲዘራ እናያለን። ሔዋን ያደረገችው ሌላ ስህተት ደግሞ በእግዚአብሔር ቃል ላይ መጨመሯ ነበረ። ተመልከቱ። የሔዋን ከፍተኛ ስህተቷ በእግዚአብሔር ቃል ላይ የሌለውን ቃል መጨመረዋ ነው። አንዳንድ የዘመናችን ሰዎችም ሲያሻቸው የራሳቸውን አመለካከት በእግዚአብሔር ቃል ላይ ይጨምራሉ። ከአመለካከታቸው ጋር የማይሄድላቸው ነው ካገኙት ደግሞ አንዳንድ የቅዱሳት መጻሕፍት ክፍሎችን እንደ እግዚአብሔር ቃል መቀበል አይሆንላቸው። እግዚአብሔር ግን በጣም ከባድ ማስጠንቀቂያ ሰጥቷል። እስቲ የሐሰት ትምህርቶችን ልብ አድርጋችሁ ተመልከቱ። በእግዚአብሔር ቃል ላይ ይጨምራሉ ወይንም ደግሞ ይቀንሳሉ። አንዳንዶች ደግሞ ምንም እንኳ የዳነው በጸጋና በእምነት ቢሆንም የእኛም መልካም ሥራ ሊታከልበት ይገባል ይላሉ። እስቲ ስለ ደህንነት የእግዚአብሔር ቃል የሚናገረውን እንመልከት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ይላል ዮሐንስ 6 ቁጥር 29 ይህ ሐቅ በጣም አስፈላጊያችን ነው። በረቀቀ ስውር ጥበቡ ሰይጣን እግዚአብሔርን ተቃረነ። በእግዚአብሔር ቃል ምትክ የራሱን ቃል አቀረበ። እምነት ምን ያክል አስፈላጊ እንደሆነ ከሮሜ መልእክት መመልከት ይቻላል። እምነት ለመታዘዝ ያዘጋጃል። እምነት ከሌለ ግን መታዘዝ ፈጽሞውኑ አይቻልም። አዳምና ሔዋን በእግዚአብሔር ቃል ላይ ስለማመጻቸው ደግሞ ከቁጥር ስድስት ትመለከታላቸው። ሰይጣን ያቀረበው ፈተና ለሥጋ፣ ለሰው አእምሮ ወይም ስነ ልቦና እንዲሁም ሃይማኖታዊ ባህሪ ምን ያክል እንደሚስማማ እንመልከት። ዛፉ ለመብላት ያማረ ነበር ይላል። ተመልከቱ ቁጥር ስድስት ውስጥ ዛፉ ለመብላት ያማረ ነበር ሲል የሰውን ሥጋዊ ፍላጎት ይማርካል ማለት ነው። ለዓይንም የሚያስጎመጅ ሲል የሰውን ስነ ልቦና ወይም ሳይኮሎጂ ይማርካል ማለት ነው። ለጥበብም መልካም የሚለው ደግሞ የሰውን ሃይማኖታዊ ባሪ የሰውን የማምለክ ዝንባሌም ይማርካል። አዲስ ኪዳንን ስንመረምር በምድረ በዳ ሰይጣን ለጌታ ኢየሱስ ክርስቶስ ካቀረባቸው ፈተናዎች ጋር ተመሳሳይ ነበሩ። ማቴዎስ ምዕራፍ አራት ማርቆስ ምዕራፍ አንድና ሉቃስ ምዕራፍ አራትን ልብ ይሏል። ማቴዎስ ምዕራፍ አራት ማርቆስ ምዕራፍ አንድና ሉቃስ ምዕራፍ አንድን መመልከት ይቻላል። በመጀመሪያ ደረጃ ለጌታ ያቀረበለት ፈተና እነዚህን ድንጋዮች እንጀራ አድርጋቸው የሚል ነው። ዛፉም ለመብላት ያማረ እንደነበረ ሁሉ ይህም ለሥጋ የሚያመች ነው። ከዚያ በኋላ ደግሞ ሰይጣን ለጌታ ኢየሱስ ክርስቶስ የዚህን ዓለም መንግሥታት ክብር አሳየው። እንዲሁም ደግሞ ዛፉ ለዐይን የሚያስጎመጅ እንደነበረ ሁሉ ይህ ፈተናም ሁሉን ለእኔ የሚለውን የሰውን አእምሮ ይማርካል። በመጨረሻም ሰይጣን ለጌታ ኢየሱስ ክርስቶስ ምን አለው? ወድቀ ስገድልኝ አለው። ዛፊቱ መልካም እንደነበረች ሁሉ ይህ ፈተና ደግሞ የሰውን ልጅ ሃይማኖታዊ ገጽታ የሚያማልል ነው። ዛሬም ቢሆን ሰይጣን ወዳጆቼ በእነዚህ ዘዴዎች ይጠቀማል። ጊዜ እንዳለፈባቸው ነገሮች እርግፍ አድርጎ ያልተወበት ምክንያትም ምንጊዜም እንደሚሰሩለትና እንደሚጠቀምበት ስላረጋገጠ ነው። ይህን በተመለከተ ሐዋርያው ዮሐንስ የሥጋ ምኞትና የዐይን አምሮት ስለ ገንዘብን መመካት ከዓለም እንጂ ከአባት አይደለም ይላል። አንደኛ ዮሐንስ ምዕራፍ ሁለት ቁጥር 16 እነዚህ ከላይ የተመለከትናቸው ነጥቦች ለሔዋን ከቀረበላት ፈተና ጋር ምን ያክል ተመሳሳይነት እንዳለው እጅግ አድርገን ማስተዋል አለብን። ኢየሱስ ክርስቶስ እንዳስተማረን እነዚህ ኀጢአቶች የሚመነጩት ከሰው ልብ ነው። ሰይጣን ለሰው ልብ የሚጥምና የሚጣፍጥ ሐሳብ ያቀርባል። ሰው ደግሞ እንዲሁ እላይ ላዩን ብቻ በማየት ይቀበለዋል። ብዙ ሰዎች መንገድ ስቶ የኮበለሉትም በዚህ ምክንያት ነው። ቁጥር ሰባትን ተመልከቱ። የሁለቱም ዐይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለራሳቸው ግልድም አደረጉ ይላል። በክፍሉ ውስጥ የሁለቱም ዐይኖች ተከፈቱ ሲል ስለ ሕሊናቸው መናገሩ ነው። ከዚያ በፊት ምንም በደል ስላልነበረባቸው ሕሊና አስፈልጋቸውም ነበር። ሰው በራሱ ሕሊናን መፍጠር አይችልም። ወዳጆቼ በደል ስንፈጽም የሚወቅሰን በእያንዳንዳችን ውስጥ ያለ ከሳሽ ነው ሕሊና። የበደለኝነት ስሜት የአካል ክፍሎችን ያክል ከሰው ጋር በጥብቅ ተያይዟል እኔ እስከማውቀው ድረስ አሉ አንድ ምሁር በደቡባዊ ካሊፎርኒያ ዩኒቨርሲቲ የሥነ ልቦና ምሁር የሆኑት አንድ ክርስቲያን ሰው እኔ እስከማውቀው ድረስ ከዚህ የበደለኝነት ስሜት ሰውን ነፃ ለማውጣት አንድም የሥነ ልቦና ዘዴ የለንም በማለት ተናግረው ነበረ ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለራሳቸው ምን አደረጉ ይላል ግልድም አደረጉ ይላል ቁጥር ሰባት እዚህ ላይ የተጠቀሰው ብቸኛ ዛፍ የበለስ ዛፍ እንደሆነ አስተውላችኋልን አዎ እንደምታውቁት የዛፍ ቅጠል የተወሰነ የአካል ብልትን ይጋርድ ይሆናል ዘለቄታዊ መፍትሄ ግን አይደለም አዳምም ሆነ ሔዋን የበደላቸውን ውጤት ለመሸፈን ሙከራ አደረጉ እንጂ አልተናዘዙም ንስሐ አልገቡም ያሉበትን አስከፊ ሁኔታ መቀበል አልፈለጉም ዛሬም ቢሆን የሃይማኖታዊ ሰው አቋም ይህን የሚመስል ነው ሃይማኖታዊ ስነ ስርዓቶችን ይፈጽማል አዞትሮ ቤተ ክርስቲያንን ይሄድና ደጀ ሰላሙን ይሳለማል ከውጪ ለሚመለከቱት ሰው በጣም መንፈሳዊ ይመስላል እዚህ ላይ ሰይጣን በሰው ነፍስና በእግዚአብሔር መካከል ጣልቃ ለመግባት ሙከራ ሲያደርግ እናያለን ሰውን ሙሉ በሙሉ የራሱ ለማድረግና አምላኩ ለመሆንም ያለውን ፍላጎት አሳየ ተከታዩ ለመሆን ወደ ኢየሱስ የመጣው የዚያ ባለጸጋ ሰው ችግር ምን ነበር በእግዚአብሔር አለማመኑ ነው ስለ እንክርዳዶቹ ከተነገረው ምሳሌ መመልከት ይቻላል በእንክርዳድ የተመሰሉት የማያምኑ ሰዎች ናቸው እዚህ ላይ የአዳምና የሔዋን ትልቁ ችግር አለማመን ነው ወገኖቼ እስቲ ሰይጣን የተጠቀመበትን ዘዴ እንመልከት በመጀመሪያ ሔዋን ዛፉ ለመብላት እያማረ እንደሆነ አየች በሁለተኛ ደረጃ ደግሞ ለአይንም እንደሚያስጎመጅ አየች በሦስተኛ ደረጃ ደግሞ ለጥበብም መልካም እንደሆነ አየች ሰይጣን ወገኖቼ እነዚህን ሦስቱን ነጥቦች በመጠቀም የሔዋንን ልብ እንዴት እንዳታለለ ተመልከቱ ሰይጣን በሰዎች ውስጥ ክፉ ሐሳብን የሚያመጣው ከውጭ ወደ ውስጥ ነው አስተዋላችሁ ሰይጣን በሰዎች ልብ ውስጥ ክፉ ሐሳብን የሚያመጣው ከውጭ ወደ ውስጥ ነው በሌላ በኩል ደግሞ እግዚአብሔር ሥራውን የሚሠራው ወይም የሚጀምረው በሰው ልብ ውስጥ ነው ከሰው ልብ ነው የሚጀምረው ሃይማኖት ውጫዊ ሽፋን ነው እግዚአብሔር ሥራን የሚጀምረው ከሃይማኖት አይደለም እዚህ ላይ አንድ ጉልህ ልዩነት ላስቀምጥና ትምህርቴን ልደምድመው ክርስትና ክርስቶስ ማለት እንጂ ወገኖቼ ሃይማኖት ማለት አይደለም ልብ በሉ ክርስትና ክርስቶስ ማለት እንጂ ሃይማኖት ማለት አይደለም ቁጥር ስፍር የሌላቸው ሃይማኖቶች በዓለማችን አሉ በአገራችንም እንዲሁ ኢየሱስ ክርስቶስ ዳግመኛ ተወለዱ እያለን ነው ስሙ ለዘላለም እየተመሰገነ ይሁን በዚህች ምሽት ለመጀመሪያ ጊዜ ቀርባችሁ ይህንን የእግዚአብሔርን ቃል የሰማችሁ ያደመጣችሁ ልትኖሩ ትችላላችሁ ኢየሱስ ክርስቶስ ያድናል እንጂ ወዳጆቼ ሃይማኖት አያድንም ስለዚህ በኢየሱስ ክርስቶስ ታመኑ እግዚአብሔር እያንዳንዳችንን ይባርከን
አድማጮቻችን ለምሽቱ ያዘጋጀነው የአማርኛው ፕሮግራም እዚህ ላይ ያበቃል በኦሮምኛ እየተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ይቀጥላል ጥያቄ አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል ወይም በስልክ ቁጥር 011 321 44 17 ከአሁኑ ሰዓት ጀምሮ መልእክቶቻችሁን በአንድ ደቂቃ ውስጥ ማስተላለፍ ትችላላችሁ ፕሮግራሙን አዘጋጅቶ ያቀረበላችሁ አበበ ከበደ ሲሆን በቴክኒኩ በኩል ደግሞ አለማየሁ ዳዊት ነበረ መልካም ምሽት